Hello ሰላም ጤና ይስጥልን ቤተሰቦች። Hello
አቤት ሰላም ጤና ይስጥልን።
ጤና ይስጥልን። እንትን ያኮ- ያላክ ነው ብር ደረሰን
የላክነው ብር አልገባም።
አልገባው ከ- ከዚህ ከቤት ቢታብሽ
እሺ ወደ ኮመርሻል account እሺ ልኬው አ- አልገባም።
ይሄ ነው ቤት ቤት ስልክህ
አይ- አይ- አይደለም እም፣
ዜሮ ዘጠኝ አስራ ሁለት እሺ።
መንገድ
እሺ
ስልሳ አንድ እሺ
ሀያ ስምንት ዘጠና ሁለት
ስንት ብር ነው?
አስር ሺህ
አስር ሺህ ነው አይደለ?
አ process ላይ ነው ይገባልሃል። እሺ
እሺ እሺ መልካም ቀን።
አይ